ጤና ይስጥልኝ አሊባባ
እንዴት ነሽ?
እግዚአብሔር ይመስገን አሉ።
የሆነ አማት አርጋ እንትን ሃይሮ
አማት የናባቶች ጋር
ዶልፊ ነው
አማት አርጋ ዶልፊን። አዎ
በሽታ
የቆየ ነው። ሌላ ግን ዶልፊን አለ።
ሞዴል ስንት ነው?
ሁለት ሺህ ሰባት የሆነ ሶስት ነጥብ ሶስት የሆነ አለ።
ሁለት ሺህ ሰባት እ
አዎ
አየሽ
እሺ አባ ሞዴሉ ሞዴሉ ርቆ አለ። ከሁለት ሺህ አስር በላይ ነው የምፈልግ
አዎ፣ ወይ ሰሞኑን ይደውሉልን። ሰሞኑን ይገባል።
እ